ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ፣ ሰላም ነው ሰላም ነው።
አለን።
እንትን ነበር የሆነ እንትን እያደረኩ ብር እየቀነሰብኝ ነው። ምን ላድርግ?
ምን እየተጫወት?
አቪዬተር
አዎ አቪዬተር አሁን እየተስተካከለ ነው። እሺ system ኡ
እህ system ኡ እየተስተካከለ ነው። እሺ ትንሽ ጠብቀን አባ።
ብሩ ይመለሳል። አ?
አዎ አዎ አየሽ